ሄሎ ሄሎ ሰላም ጤና ይስጥልኝ ቤስት ቤት ሰላም እንትን ትናንትና እኮ አራት መቶና ስድስት መቶ ታስሮ ነበረ። ወደ ወደዚህ ሲያሳልፍ ወደ ቤት
ዲፖዚት ነው ዊዝድሮ
ዲፖት እ ዲፖዚት ዲፖት አዎ።
እስኪ check ላድርግልክ። ይሄ ነው ቤስት ቤት ቁጥርክ
ቁጥሩ ስልክ ቁጥርክ ይሄ ነው ቤስት ቤት
ዜሮ ዘጠኝ ሰማንያ አምስት
ዜሮ ዘጠኝ ሰማንያ ሶስት
ሰላሳ አምስት አርባ ሶስት
ሰማንያ ሶስት ስንት ሰማንያ አምስት ሰላሳ አምስት ሰማንያ አምስት ሰላሳ አምስት አርባ ሶስት
አርባ ሶስት አስራ አምስት
እስኪ ሙሉን አንዴ ትነግረኛል? ይቅርታ
ዜሮ ዘጠኝ ሰማንያ አምስት ሰላሳ አምስት እ አርባ ሶስት አር- አስራ አምስት አዎ።
እሺ። አራት መቶ ገብቷል አይደል?
አራት መቶ ገብቷል መሰለኝ።
ስድስት መቶ ነው የቀረው።
አዎ በቃ እሱም ይገባል። እሺ ትንሽ ጠብቁን፣ እያስተካከሉት ስለሆነ ነው ይስተካከላል።